ሄሎ ሄሎ አለም አቤት እንዴት ነሽ?
እንዴት ነሽ እኔ የምልሽ ወዬ ይሄ ዘነበች ሽፈራው የሚለው ትላንት ያስገባችው ዘነበ ሽፈራው የሚለው የአጣሪ እ።
ጉባኤ እኮ የተያዘ ነገር የለውም።
የትኛው ነው ዘነበች በእንትን ነው የመጣው በፖስታ ቤት የመጣው እ፣
የታሸገ ፖስታ ነው የላኩት በሞተረኛ በፖስታ ቤት ምንም ማድረግ አልችልም። እንግዲህ አጣሪ አ።
ጉባኤ የተወሰነበት ነገር የለም። አጣሪ አይ እኔ ፖስታውንም አልከፈትኩም እንደታሸገ ነው የላኩት በቃ እንግዲህ ከመጡና ከጠየቁሽ ኧረ አልመጡም የሉም በቃ እሺ፣ እሺ አለም። እሺ